በሰላም
እዚህ ከሄደው
ሌላ
ሄሎ፣ አቤት።
ሰላምማ ከ ChipChip ነበር የምደውልልዎት።
እሺ፣ እንዴት ዋልሽ?
እግዚአብሔር ይመስገን። ይቅርታ አንዳንድ ጥያቄ ልጠይቅዎት ነበር፣ ይመችዎት?
እሺ፣ ችግር የለም።
እሺ፣ እስኪ ስለ ChipChip ያለዎትን አስተያየት መስተካከል ያለበት ነገር ካለ ምናምን እንዲነግሩን ነበር።
ጥሩ ነው። አሁን ባለው ከዚህ በፊት ነው እንጂ አሁን ብዙ ነገር ጥሩ ነው። በጣም ሹፌሮቹም ጥሩ ናቸው። በሰዓቱ ይመጣልናል። order ም ስናረግ ጥሩ ነው። በጥሩ ሰዓት ነው የሚመጣው። ምንም የጎደለን ነገር የለም እስካሁን እስኪ ስለዚህ ቢስተካከል የሚሉት ነገር የለም?
ቢስተካከል የምለው ነገር እስካሁን እ የለም።
ካዩት ማለት አንጻር በፊት ማለት ነው።
delayance ምናምን ነበረው።
እ ብዙ ብዙ ነገር ተስተካክለዋል። አሁን delayance የለውም። በሰዓቱ ይመጣል። order ሽ ያው ሀያ አራት ሰዓት ውስጥ ይደርሳል።
Okay።
ችግር የለውም። ግን እኔ ጥያቄ አለኝ። አንዴ እሺ።
community leader ምናምን የሚል ሰብስባችሁን ነበር እና እ እ ከ ChipChip office ነው ብላ እንደዚህ እንዳንቺ ደውላልኝ አንድ ሰው እህ እ አሁን community leader በስርሽ ሰው ስታስገቢ አንቺ leader ሆነሽ አዎ leader ኡ አንቺ ሆነሽ ከስርሽ ሰው ሲገዛ እ የተወሰነ እንትን አለው ምናምን ተብሎ ነበረ እና እህ
እዛን ደግሞ በችፕ ዋሌት ሳለ አይደለ አዎ ክፍያው በዛ በዛ ስር ነው የሚሄደው ምናምን ትስማያለሽ ወይስ ከኛ ጋር መስራት ትችላለሽ ምናምን ስትለን ችግር የለውም እሱ እችላለሁ ብያት አሁን እንደዛ እያለች ነበር አሁን አንድ ሳምንት ምናምን ይሆናል ከ ብ- ሰውም ኮምፕሌት ብታረጊም ግሩፑ እ ስት ዋሌት ላይ ብር ገብቶ አያውቅም እንትኑ የለም አይጨመርም አዳዲስ ሰው እያስገቡ ሞክረውታል። አዳዲስ ሰው ነው የሚገባበት የነባር በየጊዜው መስሪያ ቤት አሁን ቅዱስ ገብርኤል ሆስፒታል ውስጥ ብዙ ሰው እያስገባው ያው እነሱን ደግሞ በራሳቸው lead እንዲሆኑ እያረኩ ምናምን ብዙ ሰው ማስገባ ግን ያው ስለዚህ ከዛ ወዲህ wallet ቆሟል።
wallet ኤ ላይ ምንም የሚደመር የለም።
ነገር የለም ነው አዎ፣ የሚሉኝ።
አንድ ሳምንት እሺ ምናምን ቆይ ያልፈዋል ቆሟል። እንደዛ
እሺ ቆይ እስኪ እሱኛውን ሌላ ሰው ስለሆነ እንትን የሚለው check አዎ፣ አይ አስደርጌ እንደው እንደ comment ነግሮታል።
ነው እንጂ እኔ ያው ለራስ ልክ ለቤቴ ነው በጣም ታው ስለምጠቀም ብዙ አ እንትን ትክክል ነው።
አይደለም አ ግን ልክ ነው። እሱን ለ comment check እናደርጋለን።
ስለጠየቅሽኝ አዎ እሺ እሺ። እስኪ አሁን ካሉት ከ platform ኡ ላይ ካሉት ውጭ ይሄ ቢጨመር እንገዛለን የሚሉት product አለ?
ቢኖር እድ- የምለው የለም። እኔ ያው እ ሁሉን የምፈልገውን ስለማገኝ እውነት ለመናገር አቅልሎልኛል። ችፕችፕ በጣም ሁሌን እንዳመሰገንኩ ነው የምጠቀመው። ምክንያቱም ገበያ አልሄድም፣ አልሸከምም ምናምን በራሴ ላይ ነው የሚያወርዱልኝ ሹፌሮቹ።
አዎ አዎ እኔ ባልኖርም ለተ- እዛ ለሚቀበል ሰው ይሰጡልኛል። ተግባብተናል okay።
ስለሚያውቁኝ ማለት ነው በዛ አዎ አዎ ስለዚህ እኔ ምንም የለም፣ በእኔ በኩል የለም።
እሺ ጥሩ እናቴ፣ ነው፣ እሺ በዚሁ እናም- ቀጥሉ።
እሺ እሺ እሺ፣ እሺ፣ እናመሰግናለን በጣም ችግር መልካም የለውም።
ምሽት እሺ አሜን። ቻው ቻው